ሁሉ ስፖርት ነው ባኮ የሚለዳው ጤና ይስጥልኝ።
አብሮ ይስጥልን።
ለምንድን ነው በፖሊስ ልንመደብ ስንል እምቢ እያለ
ምን አሉኝ?
እምቢ እያለ ህጎችን ያመጣል ህጎቹን በማሟላት እንሳለ
የትኛው ምን ለመቁረጥ ነው?
አዎ ለመቁረጥ ቤት ለማድረግ በቦነስ ብር ሲቆርጡ የራሱ የሆነ ህጉን አዎ ስንት ስራ ሙሉን አለው?
አሟልተን አሟልተን ማለት ነው።
ስንት ስንት አድርገው ቆጥ- ቆረጡ?
እሺ በሁለት መቶ ነው የመደብ ነው ከነጥብ ሰባት በላይ ናቸው ሁሉም ወዶች እሺ አስር match ነው አስር match አድርገን
እሺ እምቢ አለ።
ሀምሳ ከዛ ብር እምቢ አለ።
ሞልቷል።
ከሁለት መቶ ብር ነው ያደረግነው
እሺ የ screenshot አድርገው የሞከሩትን ይላኩልን ቴሌግራም ላይ
ቴሌግራም ላይ አ፣ አሁን አሁን የሰጠንም ብለሽ ትጠር
ያው እኛ አስተላልፈን ነው እነሱ አይተው የሚሉንን እነግሮታለን።
እሺ እስኪ ቴሌግራም እሺ ዜሮ ዘጠኝ ሰባ ስምንት
ያዝ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እሺ